እርማት ይሰጦ ቤት ላይ ይሰጦ ቤት አይን ተተከዚ ከሚለው ላይ እምፀሃይ ይበር ገጾሙ በሰላም ቦኡ ሃገሮሙ እንዘ ክርስቶስ ምስሌሆሙ ሃገሮሙ እዚህ ላይ ነው ስህተቱ።